ጤና ይስጥልኝ ሎንጊቱ።
ይቅርታ እኔ ድሀ ልጅ ነኝ እንድትረዱኝ ፈልጌ ነበር።
እሺ እ ከይቅርታ ጋር አሁን ላይ የእርዳታ ስራዎችን እየሰራን አይደለም። እጃችን ላይ ብዙ የተመዘገቡ ስላሉ እነሱን ብቻ እየሰራን ነው። አዲስ ስንጀምር እናሳውቃለን። ሄሎ
አቤት
እሺ ተረድተውኛል?
አዎ
እሺ አመሰግናለሁ። እሺ